አሉ hello hello ውስጥ ነው የምረዳዎት አይሰማም።
ሰላም ነው እንደምን ዋላችሁ?
እግዚአብሔር ይመስገን።
እ፣ በእናንተ የሁሉ ስፖርት ላይ እየተጠቀምኩ ነበረ እና cash out ለማድረግ ነበረ ገንዘቤን። ቴሌብር ግን የለውም፣ ቴሌብር አይሰራም። እንዴት ነው ማውጣት የሚቻለው?
ቴሌብር አዎ እየሰራ አይደለም። withdraw ለማድረግ ነው የፈለጉት።
አ እሺ ኩፖን እንትን የ withdraw አማራጭ ላይ branch payment የሚል አለ አይደለ?
አ- አለ አ።
እዛ ላይ እ፣ የ coupon code ይሰጡታል ብር ሲያስገቡ
አ
እሱን coupon code እና የቴሌብር ስልክ ቁጥሮን አድርገው ቴሌግራም ላይ ላኩልን።
okay፣ ወደ እናንተ ወደዚሁ
አይ ቴሌግራም አያውቁትም የኛ አ፣ ኦኬ፣ አውቋለሁ። አ እዛ ላይ
ኦኬ፣ እሺ፣ እሺ፣ እሺ።